ጤና ይስጥልኝ ዶክተር
ጤና ይስጥልኝ።
እግዚአብሔር ይመስገን።
የሸገርን ለመናገር ተዘግ ነበር።
እሺ እድሜ ስንት ነው? አቢ ወላጅ ነው ማናገር የሚችለው ወላጅ ነው ማናገር የሚችለው።
ወላጅ ነኝ
hello
ወላጅ ነኝ ወላጅ ነኝ።
እሺ ሀሳብ ለመስጠት ነው።
አውጣኝ አውጣኝ። ቆይ